ሄሎ
ያስ
ልፎግሪ ነበር ባለፈው፣ አትሳካልሽም።
ባለፈው ነበረ ልሸውልሽ ነበር።
አዎ
ቃዝነሽ ጣለሽ
ቀዘም ኮጣልኝ።
ምሮ ደርሰው
እኔ እንጃ ገና ከቅሽ ነገር ቆርጠጥ አድርገኝ። ጆሮ ክሮ ላይ ሄድኩሽ እንደ
እኔ ራሱ ሌሊቱን በጣም ሲያመኝ ያደረው የፔሬዱ ብታይ
መጣ እንዴ
ትናንት አዎ ለካ አልመጣም።
ፓድ እ
አዎ። እና አመመኝ ለምን እንደሆነ አላውቅም። ማታ
አያምሽም ነበር አዎ ማለት ወይ ሶስተኛ ቀን ምናምን ነበር ምንም
በስመ አብ ልሄድ ስል እኔ መጀመሪያ ቀን እንኳን ነኝ
ወገቤ ምናምን ብታይ ስማ ማርያም ቤስ ጭራሽ እንቅልፍሽ ግናቂ አዎ
ምናምን ትችላለሽ
አለኝ ስሜቱ ግን ደህና ነኝ። አሁን እኮ የዘበዘብኩት ልብስ አጣወጣውና ገባኝ። ከወላሂ ስጠፊ በቃ እያጠበሽ ነው ልብስ ብዬሽ እኮ ነው ማሽን ልኬልሽ ነበር። እንደውም ለማጠቢያ የሚሆን ለማጠቢያ ቆንጆ ማሽን አዎ ይሁ ሰው ገዝቶ ያመጣል። ኢ- አንቺ ትልክ ያለ አይ ዝም ብለን ቤት ውስጥ እንዲ- ጠፍጠፍ አድርገን የምንሰራው ነው።
ምናምን እንዴ?
ልኬልሻለሁ። ይኸው። አዎ እም። እነማየወጡ እንዴ ኧረ አሉ
እና ስራ ምን ብለሽ ነው?
እ፣ ከሰዓት በሄዳለሁ አልኳት። አትሄጂም ስትለኝ ጠዋት አይ እሄዳለሁ አልኳት እና ቁርስ አልሰ- መብራት ጠፍቷል ነበር አ፣ ቁርስ አልሰራችሁም እኮ ብዬሽ ነው እላት። አይ ተሰርቷል ተሰርቷል በርትሽ ሂጂ ተባልኩ። እሺ አልኩኝ። ተነስቼ በላሁ። አሁን ፊልም ላይ ነው። ከዛ በኋላ በቃ ከሰዓት ወይ ምሳ በልቼ እገባለሁ አልኳት።
ወይ ጉድ ታድረሽ እንደዚህ አይነት ስራ ባገኝ።
እግዚአብሔርም ምን እንደምል ታውቂያለሽ? ሁሌ ማለት ነው በቃ እንደዚህ አይነት ስራ ባገኝ እያልኩኝ ማርያምን እንደ ታድረሽ ትናንትና ካመሸው ራሴ ሲያምኝ አረፍ ብዬ አርፍጄ የምገባበት ስራ እግዚአብሔርን እያልኩ ነበር። ብን በሀገር ራሱ እንደዚህ ባገኘው እያልኩ ነበር። የለም እንጂ።
አራበኝና ፋሴን ላሞገባው
እም፣ ዳቦ አለሻ?
አ፣ አድሮ አልወድም ፓስታ ግን እስኪ እንግዲህ
እም፣ ሞቅ ሞቅ አድርጊና እኔም አልወድም ጠዋት ላይ ወዲያው ነው ፓስታ ደስ ትኩስ የሚለኝ።
አዎ፣ ቢያልቅ አዎ።
በቃ እዛ ትኩስ መብላት አዎ።
ሻይ ምናምን አድርጌ እንግዲህ በሻይ አድርገሽ ላጫውታት በዳቦ አሪፍ ነው። አጫዎች ምን አባት
እና ባላ ተጫወቱ።
እኔማ ቆጮ አድርሰን እንመጣለን ብዬ ነበረ።
ማማ ጋ
እቤት በአንድ ሄድም ጎሮ ደስ ወይ
አ፣ መብራት የመጥቼ ቀበልሻለሁ ትናንት ስልሽ የነበረው አሳዘነችኝ። አዎ እኮ አይሆንም እንጂ እግሯን ጀምር ስድስት ኪሎ ነው እያንፏቀቀች።
ደግሞ ስል የሰማሽው እግሯን እያንፈቀቅሽ ደግሞ ትምጣ እንዴ?
ባቡ ባቡር እ፣ እንትን ተጨምሯል። አ፣ ይሄ ባጃጅ ባጃጅ አቡዬ ይቀበል ነው የሚያልኩት።
ጎሮጌ የቀበለ ነው። አ።
እ፣ አቺም ብቻሽን ውይ አልችለውም በእናትሽ።
አዳርና ዳር ነው ስድስት ኪሎ ዳርና ዳር ይዘን ባለፈውማ ሎሊት እኮ ብቻዋን ነበር የያዘችው።
ስድስት ኪሎ እሷ ነገሩ አዎ፣ አስርም ግን ትይዛለች።
እዛ በዛው ነው ከቤት ወደ ሱጋ ነው ያደረገችው። ብዙ መንገድ ይዘዋል ሄደችም። እርግጥ ግን ያው ጉልበት ከቤት ሱቅ አለ።
የት ነው?
ከቤት ከቤት አውጥታ ሱቅ እዛ እነሱ ጋር ያለው ሱቅ
እዚህ እዚህ ናት የምትይው።
አዎ፣ ከዛማ በአባይ መኪና ነው የሚመጣው።
እም፣ ሰጣችሽ ተቀበልሻት?
ገና ልቀበላት ነው እንጂ ልብሱ ልጠብና እቀበላታለሁ።
በቃ ጨርሽ ነው እስከዛ ወይ ፊልም ልጨርሰና ለማመጣለሁ።
እኮ ለማብሰሽ ነው። ከዛትም አልደወለልሽም ልጁ ዛሬ ማን ነው ልጁ?
ቁም ፍቅርሽን ሲያሳይ የነበረው ነው ሰሞኑን፣ ትናንትና ምናምን።
ዮኒ አይ አራት ሰዓት ገብቼ በቃ አምሽቼ ነው የምወጣው እኮ አለኝ። ስራ እገባለሁ አለኝ እኮ ትናንት።
አሀ፣ ማታ ነው የሚወጣው።
አዎ ብቻ ስራ አራት ሰዓት ገብቼ ማታ ነው የምወጣው አለኝ።
ያው ስራ ወጣ እኮም ያገኛል መስሎኝ ነው።
አይ እንደዛ አለኝ እኮ እ?
እንደዛ አለኝ እኮ check አደርገዋለሁ። እስኪ።
ማለት ያዝግ ስለነበረ
አዎ አይ ትናንትና አለኝ በቃ ሐሙስ ነገ ስለኮ ነገማ አራት ሰዓት ገብቼ ማታ ነው የምወጣው አለኝ። አንዳንድ ቀን ይገባል፣ አንዳንድ ቀን አይገባም መሰለኝ።
Okay፣ በቃ ስጨራሽ ነው። እኔም እስከዛ ልጨራርሽ፣ ደውዪልኝ ልለፍ።
እሺ፣ ል- ስጨርስ ልብሱን ደውልሻለሁ።
እሺ